Hello ጤና ይስጥልኝ በስተቤት ሀረግ ነኝ። እባክዎ ምን ልርዳው?
አሁን ሰር ቢያልፋስ ብለበለት አሁን
እ ትናንት ማለት ነው አንድ ሺህ ብር withdraw ላርግ እሺ ብር ብር ብር withdraw አድርጋ ወደ ወደ ቴሌብር withdraw አድርጋ ነበር።
አዎ እስካሁን አልገባም አላረግም እሺ እሺ፣ ቆይ በዚህ account ነው አይደል?
አይደለም ዜሮ ስልሳ አስራ አምስት ቆይ ልልክሽ። አይ ዜሮ ዘጠኝ አስራ አምስት አርባ አንድ አርባ አንድ ስልሳ ስልሳ
ዘጠና ሰባት ዘጠና ሰባት እሺ። ስንት ብር ነው ያረከው?
አንድ ሺህ ነው።
አንድ ሺህ ብር። እሺ process ላይ ነው ይገባልሃል። ትንሽ ቆይቶ እ?
ትንሽ ትንሽ ጠብቀው ይገባልሃል። process ላይ ነው።
ብርሽት ላይ ነው አዎ።
እዚህ እዚህ ጊዜ ደውዬ ነበር ብርሽት ላይ ነው
አዎ እዚህ system ላይ የሚያሳየው process ላይ እንደሆነ ነው። ስለዚህ ይገባልሃል። ትንሽ ጠብቀውና ካልሆነ cancel ነው።
እሺ እሺ በጣም እሺ እሺ፣ እናመሰግናለን።